ውጊያውን ሙሉ ልቡ ተ ብሎ ማይፈራት የለብህም። ተበል አገሬ አርማጭሆ አገሬ አርማጭሆ
አገር የጎንደር አርማጭሆ ስትደፈርላችሁ አገራችን አርማጭሆ ጠገዴ ስትደፈርላችሁ ወንዶቹ እንዴት አላችሁ? እንዴት ዋላችሁ? ወንዶቹ እንዴት ዋላችሁ? እንዴት አደራችሁ? ጀግኖቹ እንዴት ዋላችሁ? እንዴት አደራችሁ? አገራችን ይጦታል። ጀግናው ሰጠ ያቀናው መሪ ይሸለፍጣል እንደ በርበሬ አርማጭሆ ተነስቶ ገባ ጎንደር በለው ማምጣት እሽጉን አልፎ በልሽግ ተራምዶ አቆላላፊ የሬሳ ነዶ አቆላላፊ የሬሳ ነዶ ዳንዳልኝ በሚሊተሪ የለበሰ አቆላለፈው ምሽጉ ላይ ብሔሩን ይዞ በደንብ ሲወጣ አስተባለለው በራሱ ላለው ወጣ ውሸት እንዳይመስልኝ ጌጤ ይመስክር ዋሽቼ እንዳልመስል አባ ይመስክር ያበለት ማለዳ ማለዳ የታቱ መሪ የታቱ መሪ የታቱ መሪ መሪ የወያኔው መሪ የወያኔው መሪ መሪ ኧረ አባይ ወልዱ አረራ አባይ ወልዱ አባይ ወልዱ አባይም ተዋርዷል።
አባይ ማ
መኪናው መኪናው ምነዷል በለው አንተ
መኪናው